ጤና ይስጥልኝ። ጤና ይስጥልኝ። ጉስቶ ሬስቶራንት
አዎ ጉስቶ ሬስቶራንት ነው እመቤት።
እሺ ከአሪፍ ፔይ ነበር የምደውልልዎት። ሎዛ እባላለሁ።
አቤት ከአሪፍ ፔይ ነበር የምደውልልዎት። ሎዛ እባላለሁ።
እሺ በ POS ማሽናችሁ ለተወሰነ ጊዜ ምንም አይነት transaction የፈጸማችሁ አይደለም እና በዛ ዙሪያ ያጋጠመ ችግር ካለ ለመጠየቅ ነበረ ደንበኛችን።
እስቲ እባክዎ check ላድርግ። ለስልጠና ወጥቼ ስራ ላይ አይደለሁም እኔም እሺ እሺ ዘጠና ሌላ ሶስት ትምህርት ወስጄ ስልሳ ሶስት አስር አስር ላይም ቼክ ያደርጋሉ እባክዎ ስል ስንት አሉኝ? ይቅርታ ስልሳ ሶስት አስር አስር አስር
በ- እ፣ ማግኘት ትችላለሁ በሱ።
አዎ አዎ እሺ ደንበኛችን በጣም እሺ አመሰግናለሁ።
እሺ አመሰግናለሁ።
መልካም ቀን ይሁንልዎት። እሺ